ሰላም ጤና ይስጥልኝ። ቺፕ ባኮም ደብሮ
ትላንትና order አድርጌ ነበር እና እሺ
እስካሁን ድረስ አልመጣም። ቅዱስ ገብርኤል በሚል በዚህ ስልክ ነው order ያደረጉት?
አዎ። የሌላ ግን እዛው staff የሌላ ሰው ይዞ መጥቷል። የእኛ ነው የቀረው እና ስድስት ተኩል ወጪ ስለነበረ ስለሆነ
ማርታ ተሻለ አዎ
okay፣ በዚህ ቁጥር ማለት ነው።
አዎ
okay። የት አካባቢ ነው ያሉት? አሁን?
ገ- ገብርኤል ሴንት ገብርኤል እንትን ሀያ ሁለት አውራሪስ ጋር ሀያ ሁለት okay።
ግን ሌላ መጥቷል። ኦርደር የተደረገ እም።
ለሌላ staff መጥቷል። ትናንትና order የተደረገ የእኛ ነው በሁ- የተዘለለ።
በሁለተኛ ዙር ሊመጣሉት ይችላሉ ሰው የሚጠብቁ። እዚህ ጋር driver assign ተደርጎለታል።
እኮ መች ስንት ሰዓት?
እስከ ስንት ሰ- ስራ ቦታ ኑት አይደለ?
አዎ ስድስት ተኩል ነው እኛ የምንወጣው እና okay። ስልክ ለዛ ነው።
ልስጦት፣
እሺ driver ኡን check ያድርጉ። ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ዜሮ ስምንት ዜሮ ስምንት ዘጠና ሁለት ሰማንያ ሶስት
ዘጠና ሁለት ሰማንያ ሶስት የሚደውሉ እሺ አመሰግናለሁ።
መልካም ቀን